ጤና ይስጥልኝ ቴስት ጥሪ ማዕከል ባኮ ወረዳ hello፣ ጤና ይስጥልኝ።
አብሮ ይስጥልን።
information ለመጠየቅ ነበረ።
እሺ
ዛሬ ድሬዳዋ flight አለ እንደ ኢትዮጵያ አየር መንገድ?
እ ለመብረር ፈልገው ነው ወይስ የበረራ ሰዓቱን ለማወቅ?
አይ ለመብረር ፈልጌ ካለ ሰዓቱ ስንት ሰዓት ላይ?
እሺ ሊሉት ዛሬ ከአዲስ ወደ ድሬዳዋ ነው።
አ
እሺ ዛሬ ከአዲስ ድሬዳዋ እ ስድስት ሰዓት ላይ አለ። ስምንት ሰዓት፣ ዘጠኝ ሰዓት፣ ስንት ሰዓት? ስድስት ሰዓት?
ስድስት፣ ስምንት፣ ዘጠኝ፣ አስር እና አስር ተኩል አስራ ሁለት ተኩል
ከአዲስ ድሬዳዋ ከአዲስ ድሬዳዋ አዎ።
okay። ከስድስት ስድስት ዘጠኝ አስ- አራት flight አለ ማለት ነው ከሰዓት አንድ ሁለት ሶስት ስድስት ፍላይት አለ።
ስድስት ፍላይት አለ።
አዎ
okay። እሺ፣ thank you በጣም እሺ አመሰግናለሁ።
እሺ እኛም እናመሰግናለን።